ልኝ hello አይሰማም? hello hello አይሰማም? ይሰማኛል። እንደምን ናችሁ? እኔ የምለው እንትን ሳላ- ሳልፈርምልሽ ወጣሁ አይደል? ደ- እንትን ጽፌ ምናምን ከእንጨት ቆረር ወደ እንጨት ቆረር
እና ወክ እያረካት ሄድ
እን- እን- እንትኑን ሳልጽፍልሽ ሄድኩ አይደል?
አጣፍልኝ ርክክቡን እጽፌዋለሁ። በቃ ፈረጅኝ። በቃ ሁሉንም ግን አስረክቤሻለሁ።
አይ አስ- ምንም የተደከምኩት ነገር የለም። ተመልሰህ እውነት ነው።
ጻፍ።
ማነው ተመልሰህ- አብሮሽ ያለው? ሄሎ ወይ ማነው አብሮሽ ያለው?
አደኝ እንግባ እ?
አንድ እ? አይ እናቃላለን።
ድምፅ ሰምቻለሁ።
ቃል አለች የሆነ ልታ ሁላችንም ገብተናል። እዛ
አ ቃየ እኮ የቃልን ድምፅ ነው የሰማሁት መጀመሪያ።
እኔ እኮ ታዛለሁ።
እ?
እኔ ታዛለሁ።
ሄሎ ወይ ወይ አይሰማም?
በቃ ለማንኛውም እጽፍልሻለሁ ስመጣ።
አይ፣ ከዛ- ቃልን ቻው በይልኝ። ቻው በይ። ቻው ሳልልሽ ሄድኩ። አላየ አላገኘሁሽም። ሌሎቹን ቻው ብያለሁ በይ።
ቃል ይደልና ጥሩን ሶስቱን ይጫወታል።
በቃ
አሁን አለንታ የሚባለው አሁን ላይ ድረስ ሶስት ሰዓት